እሴት ስልሳ ሰባት ሀምሳ ዘጠኝ ፒኗን ይልኝ እስቲ
ስልሳ ሰባት ስልሳ ሰባት ሀምሳኝ
ማን ነው ስምህ?
ሱራፌል
እሺ እልሃለሁ።
እሺ ስልካችሁ ግን በጣም እያስቸገረ ነው አይ ነው ኮኔክቱ በጣም እኛም አስቸገረ።
የአንቺም ድምፅ ግራ ገባኝ እኮ
ተቀየረብህ በዚህ እንዴ በጣም የአንቺን ድምፅ ይገርማል
አሁን ተመሳስሏል መሰለኝ። አዎ ሌላ ስም ይጠሩልኝ እ በትንትነት ታቆራርጦ ነው እኔ ቀጣጥዬ ስለምሰማው ነው እንጂ አዎ wow እኛ ጋርም እንደዛ ነው ይቆራረጣል በጣም
ምንድን ነው ችግሩ connection ኡ ነው connection ኡ ነው connection እስኪስተካከል
እሺ እሺ እሺ እሺ በቃ ቻው ሱራፌል